ሄሎ
ሰላም እንዴት ዋሉ?
ሰላም ውለሻል የኔ እናት?
እግዚአብሔር ይመስገን ሰላም አሉ።
ደህና እንትን ፈልጌ ነበር መረጃ።
እሺ ይቻላል።
ዘላለም እሸቱ በቀደም እናንተ ጋር የቀረበው የጻፈው የመጽሐፉ ርዕስ ምን ነበረ?
ቆይ እሺ እኔም ልይልዎት አንዴ። መከታተል አይችሉም እርሶ? ይቅርታ
ምኑን?
መጽሐፉን
እኔ አሁን በረሃ ነው ያለሁት እና ልጆቼ እን- እንዲ- ገዝተው እንዲጠቀሙ ስለፈለግኩ ነው።
እሺ አንዴ ይጠብቁኝ። እሺ መስመር ላይ እሺ እሺ
ከቢኒ ለቢ- የቢኒ ስትጠው ከቢኒ ጋር ይነጋገሩ።
ሄሎ
ለ- ለ- እኔ ላይ ልዎት ነው YouTube ላይ ለዛ ነው
YouTube ላይ እኔ ፈልግ ልደውልልዎት አይቼ ስልክ ቁጥሮት ይንገሩኝ ዜሮ ዘጠኝ
አስራ አንድ ዜሮ ዘጠኝ አስራ አንድ ሰማንያ ሶስት ሰማንያ ሶስት ስልሳ ሶስት ሀያ ሰባት ስልሳ ሶስት ሀያ ሰባት እሺ እንደውላለን።
እንትን አሁን አንድ ጊዜ- ነግሮታለሁ።
እሺ ዘላለምስ እንዴት ነው ማግኘት የምችለው? በረሃ ስላለሁ ነው።
ችግር የለውም። ስልኩንም text አደርግልዎታለሁ።
እሺ የኔ እናት ተባረኪልኝ። እሺ አሜን አሜን።
እሺ እሺ